አድርጎ ጥበብን መመገብ እንደ እንጀራ አድርጎ ወደ ደጅ ይመራል ያሳስባል በጎ እባካችሁ ሰዎች የራራ ልባችሁ እባካችሁ ሰዎች የራራ ልባችሁ ፍቅርና ሰላም ነው የእውነት ዘባችሁ። በዚህ በሚያልፍ ዓለም በሐሰት ከመክበር በዚህ በሚያልፍ ዓለም በሐሰት ከመክበር ድህነት ይሻላል ጦሙ ጦም ማደር ቃሏ ያልፍምና ቢያልፍ እንኳን ያለ ቃሏ ያልፍምና ቢያልፍ እንኳን ያለ ያችን ቀን እናስብ በሞት ሳንቀደም ቃሏ ያልፍምና ቢያልፍ እንኳን ያለ ቃሏ ያልፍምና ቢያልፍ እንኳን ያለ ያችን ቀን እናስብ